ሄሎ ጤና
ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ሰላም ነው።
ሰላም አፈወርቅ ነበር የደወል አፍሪካ ልክ ነው።
እሺ ምን ልርዳዎት?
እኔ ስራ ፈልጌ ነበር አፍሪካ ላይ።
ከየት ነው?
እኔ ከአርባ ምንጭ አርባ ምንጭ።
አ so ቴሌግራም ትጠቀማለህ?
ቴሌግራም አልጠቀማለሁ so በዚህ ስልክ ነው ቴሌግራም የምትጠቀመው?
እ በዚህ ስልክ ነው ቴሌግራም የምትጠቀመው?
በዚህ ስልክ ነው የምጠቀመው።
so እንደዛ ከሆነ የቴሌግራም ቻናል አለን ከሁለት መቶ ሺህ በላይ member ያለው
እሺ so እዛ ላይ ልክልሃለው link ኡን ማለት ነው። join የምታደርግበትን link ልክልሃለው ቴሌግራም ላይ
እሺ so እዛ ላይ በቀን ከሰማንያ በላይ ስራዎች ናቸው የሚለቀቁት በተለያየ አይነት ዘርፍ ማለት ነው። so በነፃ ነው apply የምታደርገው ማለት ነው እዛ ላይ
እሺ so ከአንተ ጋር relate የሚያደርጉትን ስራዎች መርጠህ እዛ ላይ apply ማድረግ ትችላለህ። apply ከማድረግ በፊት የ registration link አለው እዛው ላይ apply ስትለው ወደ register የምታደርግበት ቦታ ይወስድሃል። so እዛ ላይ የሚጠይቁ information ኖች አሉ። CV፣ የትምህርት ደረጃ ምናምን አይነት information ኖች ይጠይቃል።
እሺ so እነሱን ከሞላለህ በኋላ አንዴ እሱ system ላይ ይቀመጣል። ከዛ በኋላ እንደፈለግ ስራዎችን apply ማድረግ ትችላለህ ማለት ነው።
እሺ
so እንደዛ እንትን በለው። የሚያጋጥም ችግር ካለ ደግሞ anytime ደውልልን። ቴሌግራም ላይ አሁን ልክልሃለሁ እንትንህን የ- እንትኑ ልክልሃለሁ።
እሺ እሺ፣ መልካም ቀን።
አመሰግናለሁ። እሺ አመሰግናለሁ።